ሂራቆይ ሄሎ
ሄሎ
አቤት፣ ሰላም ናቸው።
እግዚአብሔር ይመስገን።
ከድሬዳዋ ሀረር ሰባ አንድ ብር ተቆርጦ እ
መንገድ ላይ ያወርዳቸዋለሁ ሰላሳ ብር ጨምሩ ብለው ያስገድዳል ሾፌሩ።
ከድሬዳዋ ሀለ- ሀረር ማለት ነው።
አዎ ከድሬዳዋ ሀረር ሰባ አንድ ሰባ ብር ተከፈለ። ትኬት ተቆረጠ።
እሺ ትርፍ ጨምሩ ይላችኋል።
አዎ ካልካ ጨመራችሁ በሌላ ሂዱ ምናምን ብሎ ተሳፋሪን ይረብሻል።
እሺ ታርጋውን ንገረኝ።
ስልሳ ሰባት ስልሳ ሰባት ሰላሳ ዘጠኝ ሰላሳ ዘጠኝ ስምንት ስምንት እሺ እሺ
በቃ እንዲህ ካለ ተመልሼ እደውላለሁ።
መልሼ እደውላለሁ አንዴ